ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
እሺ
እንትን ኬኖ የኬኖ ዱክ እንትን ኮፒ ያወጣልኝ። ሄሎ ኬኖ አያወጣልኝም።
አዎ፣ ኬኖ ኮፒ ያወጣኝ ቤስቢት በኬኖ እሺ
እና ኮፒ አያወጣልኝም ቀርቅሮብኝ ወረቀት
ምንድን ነው የሚለ?
ሀም- እንትን ሀምራዊ ቱ በምለው ነው እሺ ኮፒ ለምን አያወጣልኝም?
ኮፒ እኮ በካሸር ዋን ነው የሚወጣው። በአንድ በካሸር ዋን ነው ካሸር የሚወጣው?
ነው። አዎ
በአንድ ካሸር ነው። አንድ ካሸር ሞክሬ እኮ ላውጣልኝ እ hello ምንድን ነው ያ ወይ hello?
እንግዲህ ነው። አቤት።
በአንድ ምን አላወጣ ያለ አባ
አዎ በአንድም አላወጣ ብሎኛል። በቶ- በሁለትም አያወጣም
በሶስት ሞክረዋል።
በሶስት እ
በሶስት እንሞክር እንዴ?
እስቲ አንዴ ሞክረውና እምቢ የሚል ከሆነ AnyDesk ትልክልናለህ። እሺ
ምን ትልክልኛለህ?
AnyDesk ትልክልናለህ። እሱ የማይሰራልህ ከሆነ
እሺ እሺ፣ እሺ። መልካም ቀን። እሺ